ጤና ይስጥልን ማን ይባላል? ጤና ይስጥልን hello
ጤና ይስጥልን አባት አቦስጥን ሰላም ነው።
እግዚአብሔር ይመስገን።
ይሄ ይሄ high roof ሁለት ሺ ሁለት ሺ አስራ ስድስት የሚለው ሞ- ሞዴል እሺ እ፣ በባንክ ነው ወይስ cash ነው?
ባንክ ስምንት መቶ ሺህ ዕዳ አለበት። ለእጁ ሁለት ነጥብ አራት ይፈልጋል።
እ፣ እ፣ አጠቃላይ ሶስት ነጥብ አራት ነው ዋጋው
ሶስት ነጥብ አራት ነው።
ዋጋው አዎ ስምንት መቶ ሺህ ዕዳ አለበት።
እህ፣ ሁለት ነጥብ አራት ለእጅ ይፈልጋል።
እ፣ cash ሁለት ሁለት ሚሊዮን
አራት መቶ ሺህ ድርድር ይኖረናል። እንጂ ከዛን የባንኩን እ፣ ከተ- ከተወሰደ በኋላ ይከፈላል።
አዎ ስምመቶ ሺህ
እሺ።